Hello ጤና ይስጥልኝ።
አዎ ስትል ከ ChipChip ነበር የምንደውልሎት።
ወይ
እሺ እ information ለመስጠት ነበር የደወልንሎት።
እሺ እ ChipChip app ኡን update አድርገዋል?
አይ አላረኩም።
Okay። ስለዚህ እ ChipChip social ይበሉና እ እዛ ላይ ከ Play Store ወይ ከ App Store እ አውርደው update ያድርጉት። update ካደረጉት በኋላ ም፣ አሁን አዲስ የመጣ gift አለ።
እም፣ ምንድን ነው እርስዎ admin ሲሆኑ ወይም የ group create ሲያደርጉ ከሁለት መቶ ብር በታች የሆነ product order ካደረጉ ለእርስዎ gift አሎት ማለት ነው።
Okay።
እ ሌላው ደግሞ maybe እሱም ቢካሎት ደግሞ ChipChip ይበሉና ቴሌግራም ላይ እ የቴሌግራም channel ኣችንን join አድርገው mini app አለ። በ mini app ኡ ተጠቅመው order ማድረግ ይችላሉ።
እሺ እና ደግሞ አሁን የ group member ስድስት ሰው ብቻ ሆኗል፣ ቀንሷል።
Okay።
ስለዚህ order ያድርጉ።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ